ትቀት በእጁ ያልቻለ ባይኑ ሲሰርቀት በእጁ ያልቻለ ባይኑ ሲሰርቀት ቆንጆ ወድጄ በዛብኝ ጥቀት ሄሉን ወድጄ በዛብኝ ጥቀት በእጁ ያልቻለ ባይኑ ሲሰርቀት በእጁ ያልቻለ ባይኑ ሲሰርቀት አጀባ በዛ ተከታይ ጾም አንዱ ላይ ነው አማቼ አንዱ ለጥርሶም ያኛው ሲረታ ለጾማው ጸጉሮም ሌላው ይወድቃል ለከናፍር አጀባ በዛ ተከታይ ጾም አንዱ ላይ ነው አማቼ አንዱ ለጥርሶ ያኛው ሲረታ ለጾማው ጸጉሮም ሌላው ይወድቃል ለከናፍሮም ሽንቷ ሲውረገረግ ዳረግ ሬሳ አጌጌ ዳሌዋ ሰው ሲያፈስ የእናትሽ ሲያስረሳ እህህ ወይ አረማመዷ አጆ ሲመልሰው አጌጌ ጸበኛ አደረገኝ ቂም አፈራው ከሰው ይዘጋል በሬ ጥበቤ በጠፍር ልሰረው ይድበቅልኝ አጥሬም አካሌ ባጋምራ ሳጥረው ቁጭ ብዬ ልደር ህመሜ መቼም ጥሎብኛል ሄሉ ልጅ ተወዶ ህመሜ ወንዶስ ማን ይተኛል የማፍቀር የጥላ በኔው ላይ ያለብኝ ዘመም የማፍቀር የጥላ በኔው ላይ ያለብኝ ዘመም ቀናተኛ ነኝ አለብኝ ህመም አነቃቆብኝ አለብኝ ህመም ቀናተኛ ነኝ አለብኝ ህመም አነቃቆብኝ አለብኝ ህመም ቆንጆ ወድጄ በዛብኝ ጥቃት ሄሉን ወድጄ በዛብኝ ጥቃት በእጁ ያልቻለ ባይኑ ሲጠቅሳት በእጁ ያልቻለ ባይኑ ሲጠቅሳት አጀባ በዛ ተከታይ ሶም አንዱ ላይ ነው አማቼ አንዱ ለጥርሶም ያኛው ሲረታ ለዞማው ጸጉሮም ሌላው ይወድቃል ለከናፍሮም አጀባ በዛ ተከታይ ሶም አንዱ ላይ ነው አማቼ አንዱ ለጥርሶም ያኛው ሲረታ ለዞማው ጸጉሮም ሌላው ይወድቃል ለከናፍሮም ከሰዎች መካከል ሁሉም ሲከተላት ልሁንሽ ሲላስብ አጌጌ ቆጠርኩት ወዳዬን እንደ ብድር ገንዘብ ሽንቷ ሲውረገረግ ህመሜ እንዳረግ ሳም ዳሌዋ ሰው ሲያፈስ አካሌ የእናት ሲያስረሳ ወይ አረማመዷ ህመሜ ፈያጁ ሲመልሰው ጸበኛ አደረገኝ እኔንም ቂም አፈራው ከሰው